አይ ድምጻችን ይገባል እንዴ ብዬ ነው
በደንብ አስረሽ ጨርሺ ጀምቢያ
አልቀየርኩም where is that thing ፒሲ ይታይሃል አይደል ይገባል አይደል ፒሲው አይ ፒሲው እንደዚህ ነጭ አድርገው አ አ አ አይ እሺ ጤና ይስጥልኝ ወይዘሪት ነጻነት እንዴት ኖት?
ደህና ነኝ።
ምን ልርዳዎት?
ወደ መቀሌ መሄድ ፈልጌ ነበር።
መቀሌ እሺ፣ እ ስንት ሰዓት ነው መሄድ የሚፈልጉት?
ለዛሬ ለዛሬ አለ
ለዛሬ አለ። አዎ
እሺ፣ ለዛሬ የመጨረሻው በረራ ላይ
የመጨረሻው በረራ። እሺ፣ ባክዎትን ትንሽ ይጠብቁኛል።
እሺ
አሉላ አባ ነጋ ነው እንዴ የሚባለው?
አዎ መቀሌ አሉላ አባ ነጋ ነው።